መቶውን ሳይወርቅ ሆነ
ትንሽ ፎቅ ነው ባስፈምነት ነው
ምን በስርዓት ሰው ማውራት አይችሉም እንዴ?
ምን አለ
በስርዓት ሰው ማውራት አይችሉም።
በስራ
ዊዝድሮው እምቢ ብሎኝ ነበር።
እሺ ትራንዛክሽን ሂስትሪውን ስክሪንሻት አድርገው የላኩ ቴሌግራም ላይ መች ይሰራል ሲጀመር?
ምኑ
ያን apologize ምናምን ነገር ብሎ አርክ የሚደርስ ትንሽ ቆይታ የሞክሩ ምናምን እያለ
እኮ ወዴት ነው withdraw ለማድረግ ወዴት ነው
ወደ ራሴ account እኮ ወደ ምን ወደ ቴሌብር ነው ካቻ
እ ካቻ ካቻ ነው። አ
አንዴ መስመር ላይ ጠብቁኝ
ምን መስመር ላይ ጠብቅሻል ነው
restart አድርገው ወይ refresh አድርገው ይሞክሩት እየሰራ ነው እሺ ይሰራል ሌላ
ሰበንደ